አሁን ደውዬ ነበር ስልክ ቁጥር በቴሌግራም ላክልኝ ነው።
እሺ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሃምሳ አምስት በዚህ ቴሌግራም አላችን screenshot ላይ የሚመለከተው አካል
screenshot ኡ ለላከው ብዙ አረግተን አዎ አዎ ሶስት ሺህ ብር የሚለው screenshot አሳስብኝ ማለት ነው።
አዎ ይላክ ነው እሱን። እሺ ለሁሉና ምስል ሌላ ምረዳዎት ነገር አለ የለም አንድ እንዲህ አይነት ነገር በተለይ ማውራት ነው።
እ በዚህ መዘግባ በዘጠና አምስት ዳት መዘግባ እኛ ስክሪንሻት እያየን ለሚመለከተው አካል እናሳውቃለን። እሺ ለሁሉና ምስል መልካም ነበር።
እ